ሰላም ስለስንትችት ሰላም ነው እናት ሰላም ከትላንት ወዲያ order ነበረኝ እና እሺ ትናንት አልመጣም። ለዛሬ ብለውኝ ነበር። ዛሬ እስካሁን ምንም የተደወልልኝም ስልክ የለም።
ትላንትና ደውሎ አሳውቀውን ነበር።
አዎ አሳውቄያለሁ። ማታ ላይም በመስመር ስልክ ተደውሎ እንትን ብለውኛል፣ ጠይቀውኝ ነበር።
ማን ነበረ የ admin ስሙ?
እኔ አላወቅኩም። በመስመር ስልክ የተደወለልኝ አይ admin create ያደረገው ሰው ማን ነው?
እ አክሱማዊ
እሺ ቆይ እስኪ አንዴ okay ጎርድ ሾላ ነው።
አዎ
ይወጣሉታል ዛሬ ይጠብቁ።
እሺ የያዘውን ሰው ማወቅ እችላለሁ ወይ ስልክ ቁጥር?
እሺ ልስጥዎት።
ደስ ይለኛል። check እሺ አንዴ አንዴ ይጠብቁኝ።
እሺ
እሺ ዜሮ ዘጠኝ ሀምሳ አንድ እሺ
ሰማንያ ዘጠኝ እሺ አርባ ስምንት ሰማንያ አርባ ስምንት ሰማንያ አዎ እሺ አመሰግናለሁ።
እሺ እናት እሺ መልካም ቀን አሜን